ሄሎ ጤና ይስጥልኝ።
ስትምን አሁን ደውዬ ልነግርህ እንደቆየሁ እና
እሺ እሺ bar code ኡ ልነግርህ ሰባ ስድስት እና ስልሳ ስድስት
እሺ
ሀያ አንድ አራት ዜሮ ሶስት ደግሞ የሆነ ጫማ አይቼ ነው።
ሀያ አንድ አራት ዜሮ ሶስት አዎ እሺ ሶስት ሶስት አይነት order ነው ያዘዙኝ አይደለ?
አዎ ሰባ ስድስት አንደኛው ስልሳ ስድስት አንደኛው ደግሞ ሀያ አንድ አራት ዜሮ ሶስት አዎ አዎ።
እሺ እሺ ምንም ችግር የለም። ሌላ ማዘዝ የሚፈልጉት ነገር አለ?
ይሄ ል- ብዬውና አሁን የልጆች የልደት እንትን ስለነበረባቸው አሁን አዎ አዎ ብዬውና ያንን ልይና አሉ ሌሎች ሌሎች ናዛሎች ብያስ ሱሪዎች አሉ አሪፍ አሪፍ ሱሪዎች ማይቻለሁ እሺ እሺ ምንም ችግር የለም። እ፣ ለጊዜው ይህን ከሆነ መልካም ጊዜ። እ፣ መልሰን ደውሎ ደውለን እናሳውቆታለን።
እሺ ወንድሜ እሺ አመሰግናለሁ።
እናመሰግናለን። እሺ